ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም የ- ያገኘ ደህና የማታውን ለማየት ነበር ነው። ምንድን ነው የምናደርገው? የት ነው የምንከፍለው?
እሺ፣ ክፍያ ቦታ እም፣ ኬሚሲ ቅዱስ ሚካኤል ኢኮኖሚክስ ባለሙያዎች ህንፃ ላይ ነው። እዛው እንትኑ የሚተላለፍበት ቦታ ላይ ማለት ነው።
እም፣ ኮሜዲው የሚቀርብበት ቦታ ላይ ነው። ግን ቦታ ለምን እኔ መመዝገብ እችላለሁ።
ኦ፣ እሺ ያዥልኝ ሁለት ሰው ስም አልበት ቤተልሔም ግርማ
ሄሎ ቤተልሔም ግርማ ሄሎ ሄሎ